hello ሰላም ጤና ይስጥልን።
ጤና ይስጥልን።
ከቺፕቺፕ ነበር የምደውሉት።
እሺ።
ሰርክ አዲስ ኖት አይደለ?
አዎ።
የሎሚ group create አድርገው fail ሊያደርግ ነው እና ሰው እንዲጨምሩበት ነበር። ሁለት አንድ ሰው ሰው ልጨምር ሁለት ሰው ሁለት ሰው ሁለት ሰው?
ሶስት ሰው ናቸው ያሉት። ሰርክ አዲስ እኮ እናንተ እኮ አበዛችሁት። አሁን በጣም እ፣ እዚህ ተሰብስበን ይኸው ስለ እናንተ ነበር discuss የምናደርገው። እንደውም ጥሩ ሰዓት ይገባኛል።
ደወሉልን።
okay እ፣ ለበዓል discount ስላለው ነው። ግን ይቅርታ ያ ሰው የተጨመረው እንደዚህ ነው።
እና ታዲያ አምስት ሰው አሁን እኛ በለመድነው ሶስት ሶስት አረግንና ሁለት ልክ ሰው ነው።
ሴት እናምጣ። አንድ ሰው አግኝቻለሁ፣ ደግሞ አንድ ሰው እፈልጋለሁ።
ለበዓል ነው የተጨመረው።
እ እ discount ነው ያው group እንትን ቢል እሺ።
ሄሎ?
እሺ። አይ፣ እሺ ጡላ ሆኝ አንድ ሰው አንድ ቀረኝ።
እሺ